ቆይ ላ የቻትሪ መድኃኔ ዓለም ሆና ታዘዘን ብለውክ ነው?
አ እሺ እዛ ከሆንክ ታገናኘኛለህ?
አ
እዛ ከሆንክ ታገናኘኛለህ?
አ እሺ ማየት ትችያለሽ እንጂ ሄሎ
ሄሎ ጤና ይስጥልኝ። ቻኖሌ መድኃኔ ዓለም ነው።
አንድ ይቅርታ ስራ ይዛለሁ።
ሄሎ ሄሎ ቻኖሌ መድኃኔ ዓለም ነው እናቴ።
አ እሺ ዳቢ ነበር በመቶ ሶስት ሰባ ሰላሳ ሁለት ኦርደር ታዛችሁ ነበር።
ምን አልሽኝ ውዴ?
በመቶ ሶስት ሰባ ሰላሳ ሁለት order ታዛችሁ ነበር ወይ ከ beU?
ድምፅ አይሰማኝም።
ሄሎ
ሄሎ
ከ beU ነው የምደውልልሽ። በመቶ ሶስት ሰባ ሰላሳ ሁለት order ታዛችሁ ነበር።
ሄሎ
ሄሎ አይ በራሳቸው ስልክ ደውይላቸው።
እሺ